መንገድን ልጥረግልህ ዘወትር ላጥንልህ በየዕለት ላጥንልህ ላመቻች የልቤን ዙፋን ንጉሥ ሆይ እረፍ በኔ ላይ መንፈስ ቅዱስ ስፈን በኔ ላይ ላስተናግድ መለኮትን ደርሶ የለ ቀጠሯችን ደርሶ የለ ቀጠሯችን እንግዳዬ እንግዳዬ ከሩቅ ሰማሁኝ ኮቴህን እንግዳዬ ቤቴና ወደው ሽታህ እንግዳዬ ኢየሱሴ ኢየሱሴ ሌሊት ሰማሁኝ ድምፅህን ኢየሱሴ ይኸው መጣሁኝ ስትል ኢየሱሴ ናፍቆቴ ናፍቆቴ ና ክረም በቤቴ ና ሰንብት በቤቴ ናፍቆቴ ናፍቆቴ ረድኤቴ መልኬ ና ሰንብት በቤቴ አለቅህም ክረም በቤቴ መድኃኒቴ በሌሊት ሳሰላስል በእንቅልፌም ደግሞ ሳልም ፍቅር ልቤን ጎትቶ ስጋዬ እንኳን አንተን ተርቦ ሳሰናዳ አይምሮዬን ስጠብቅ እጅግ በጉጉት መጣህልኝ እንደ ቃልህ አገኘኸኝ እንደ ማልከው በመንፈስ ቅዱስ ሐሴት አድርጌ ፊትህን ሳየው ተመኘው ዛሬ ምነው እንደ ሄኖክ ብሻገረው እጄን ይዘኸው ወደዛኛው ምነው እንደ ሄኖክ ብሻገረው እጄን ይዘኸው ወደዛኛው እንግዳዬ እንግዳዬ ከሩቅ ሰማሁኝ ኮቴን እንግዳዬ ቤቴና ወደው ሽታህ እንግዳዬ ኢየሱሴ ኢየሱስዬ ሌሊት ሰማሁኝ ድምፅህን ኢየሱሴ ይኸው መጣሁኝ ስትል ኢየሱሴ ጠረን ቤቴን አውዶት ህልውና ጥንቴን ተሰምቶት የክብር ደመና ከቦኝ ሙቀት ዙሪያዬን አቅፎኝ በቅድስተ ቅዱሳን ውስጥ ራሴን አገኘሁት ሳመልክ ከቅዱሳን ጉባኤ ጋራ በመንፈስ ሲቀኙልህ እኔም አጅቤ ሳለቅሳ ዜም የመፈጠሬን ትርጉም አግኝቼ ልቀር ጓጓሁኝ ለዘላለሜ የመፈጠሬን ትርጉም አግኝቼ ልቀር ጓጓሁኝ ለዘላለሜ መላእክቶቹም ሲገኙልህ እኔም አጅቤ ሳለቅሳ ዜም የመፈጠሬን ትርጉም አግኝቼ ልቀር ጓጓሁኝ ለዘላለሜ የመፈጠሬን ትርጉም አግኝቼ ልቀር ጓጓሁኝ ለዘላለሜ እንግዳዬ እንግዳዬ ከሩቅ ሰማሁኝ ኮቴህን እንግዳዬ ቤቴን አወደው መዓዛህ እንግዳዬ ኢየሱሴ ኢየሱሴ ሌሊት ሰማሁኝ ድምፅህን ኢየሱሴ ይኸው መጣሁኝ ስትል ኢየሱሴ ናፍቆቴ ናፍቆቴ ና ክረም በቤቴ ና ሰንብት በቤቴ ናፍቆቴ ናፍቆቴ ረድኤቴ መልቄ ና ሰንብት በቤቴ አልቅህም ክረም በቤቴ መድኃኒቴ አቤት ስወድ ስቀርብ ስወድ መቼም አልጠግብ አልጠግብ አልጠግብ ውዴ ስወድ ስቀርብ ስወድ ለዘላለ